እጅግ ያሉ እኛ ጋር ክሌም ስለሚደረግ እየገባ ነው። ምናልባት እግዚአብሔር አድርጎብሽ ሆኖ አሁን በደወልበት ቁጥር ሌላው ጤና ይስጥልኝ ጋሽ።
እሺ ከላሻፓ ፋይናንሻል ቴክኖሎጂ ነበር የምንደውለው።
እሺ
እሺ ረ ሶ ከበሮች እኛ ኮምፕሌን እያ የዊዝድሮ ኦፕሽን ያለው ሲቢኢ ብርን ብቻ ነው ያበራት እና በኤምፔሳ ተጫውተው ወደ ሌላ ባንክ ወጪ ማድረግ ሲፈልጉ የሲቢኢ ብቻ ኦፕሽን ላይ ማለት ነው።
ይቅርታ በጣም ይቆረጣል። እሺ እሺ አንዴ የቴክኒካል ዲፓርትመንት ወይም ፋይናንሳችን ኤኒዋን ስልክ ተ- ስጪ
አ- አይ- ላስረዳ ቀይ ይቅርታ አንዴ መስማት እሺ፣ እሺ። እም? ዳሽ እቺ እንትን ናት።
በዚህ አስራለሁ በደንብ እናስራለሁ። እሺ የደወሉበት ቁጥር የቴሌብር እንትን በሉ። እሺ፣ ሌላ?
ይሰራል። እሺ፣ hello ሌላው ይቅርታ በጣም አቤት ስልክሽን ሰጥቼዋለሁ። አሁን ደውልልሽ።
እሺ፣ ለኛው ታሪ ነው የ- የእንትን ይሄ ሆስፒታል ላይ ሰራ ስለሚችል ሌላ ልስጥሽ።
እሺ እሺ ዜሳ
እ?
ዜሮ ዘጠኝ
ዜሮ ዘጠኝ ዜሳ
ስልሳ
ሁለት እሺ ይቅርታ በጣም ይቆራራል። ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ
ሰባ ሁለት ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት ሰባ ሁለት no no ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እንደገና
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ አዎ እሺ እሺ ይሰጣል።
እናመሰግናለን።
እሺ